ፍቅር ያዘነ በምን ይደሰታል ይደሰታሉ መልስ እንኳን ባይሰጠኝ ከርሞ ሰው ያውቃል ያውቃሉ የሚያስተክዝ መውደድ ስንቱን አደንዝዞ አደንዝዞ የከርሞ ሰው ፍቅር መጠየቅ ነው ይዞ ይዞ መሰመመን ፍቅር ከቶ የሚደከመው የጥንቱ ነው ያምናው ወይን